ሀሎ
እንዴት አቶ በላይ?
ደህና ነኝ። ያው busy ስትሆኚ ዶክተር ምስራቅን አገኘኋት ገብቼ ስብሰባ ውስጥ ሆነችና ትንሽ ጠብቀኝ ወይ ደውልልኝ አለችኝ። የሆነ ቢሮዋ ውስጥ ሰው ሰብስባ ነው። ዛሬ በአስቸኳይ እፈልግሃለሁ ብ- ብያት እፈልግሻለሁ ብያት ወይ ጠብቀኝ ወይ ደግሞ ደውልልኝ አለች እና ስብሰባ ውስጥ ናቸው። እኔ እንዲሁም ዝም ብዬ ከፈት አድርጌ ገብቼ ነው እና አሁን እ, አግኝቼ ነግርሽ። ሁለት እ, ኮስተር አይበቃም?
ሁለት ኮስተር ስልሳ ናቸው።
ስልሳ ሁሉ ኮስተር ነው እንደሚሄደው እ, አዎ አርባው ቢሄዱ ሀያ ሀያ ሀያ ሀያ በቃ እሺ፣ እንደዛ ይሁን። እሺ በቃ ቴሬስ ሌላ አማራጭ የለንም።
እሺ፣ በቃ እነግራታለሁ።
እሺ።
እሺ እሺ